hello ጤና ይስጥልኝ ቤት hello አቤት አቤት እሺ ምን ልርዳ?
አይ እንትን withdraw አድርጌ ነበር እና process የሆነ መሰል አልገባልኝም።
አልገባልም? እሺ አንዴ አዎ።
ጠይቀኝ።
hello
አቤት
ምን ልርዳው? ደንበኞች
አይ የሆነ ብር withdraw አድርጌ ነበር እና እሺ
አልገባልኝም። ቆየብኝ እሺ check ላድርግሎት። የቤት ስቤት ቁጥሩን ንገሩኝ።
እ የቤት ስቤት ቁጥሩን ንገሩኝ እና check ላድርግሎት።
ስልኩን ልንገርህ። በዚህ አዎ።
ስልክ ነው
እሺ ንገሩኝ፣ ችግር የለም።
ሰላሳ
ዜሮ ዘጠኝ ሰላሳ አዎ አርባ አንድ እሺ ሰማንያ ስምንት አስራ ስምንት
እሺ መስመር ላይ ጠብቁ። hello አቤት ስንት ብር ነበር?
እም፣ ሰባት ሺህ ብር
ስንት ሰባት ሺህ ብር እና
እ፣ ዘጠኝ መቶ ብር ነው ያደረኩት። በሌላ ስልክ ወደ እኔ የተደረጋለ ያ ሌላ ነው፣ ችግር የለውም። ያው ሰባት ሺህ ብር ነው ግን በዚህ ያደረኩት። ትናንትና ጠዋት ነው ያደረኩት።
ምክንያቱም processing ላይ ነው ያለው።